ሰላም ጤና ይስጥልኝ። ቢጫ ኢትዮጵያ ሳንቲ ነኝ። እባክዎት የምንረዳው?
ኦክሲጅን አልቆብን ነበረ።
እሺ፣ ለማስመዝገብ ፈልገው ነው?
አዎ አዎ።
እሺ፣ ቢጫ አይዲዮትን ይንገሩኝ ወይም ደግሞ ቲን ነምበር ሲል ነበር ዜሮ ዜሮ
ዜሮ ዜሮ ስልሳ ስድስት ስልሳ ስድስት ዜሮ አምስት
ዜሮ አምስት ሰላሳ አምስት ሰላሳ አምስት
ሰላሳ ዘጠኝ
እሺ፣ መስመር ላይ ጠብቆኝ የፈለግኩሎት ነው።
እሺ እሺ።
እ፣ ምናልባት የተመዘገቡበትን ስልክ ቁጥር ያስታውሱታል? በዚያ አላገኘሁትም።
የተመዘገበበት ስልክ ቁጥር አዎ፣ እኛ ጋር የተመዘገባችሁበትን ስልክ ቁጥር ታስታውሱት ከሆነ
የበዚህ ነው ተመስገን ግሮሰሪ ነበረ። አሁን ብሩክ ብሩክ ተመስገን የሚል ሌላ ሰው ስለተከራየው ነው ቦታው ተመስገን ግሮሰሪ የሚለው ቤት ማለት ነው።
አሁን እሺ፣ የቤቱ ስም ምንድን ነው የሚለው አሁን ላይ?
ተመስገን ግሮሰሪ ተመስገን ግሮሰሪ ሁሌ ደውለን ነው የምንቀበለው።
እሺ፣ ተመስገን ግሮሰሪ።
አዎ
እሺ፣ ቦታውን ይንገሩኝ።
እንደ ራሴ አካባቢ እንደ ራሴ አካባቢ
እሺ፣ እንደራሴ አካባቢ ምንም አዎ።
ሌላ ለየት ያለ ምልክት የለውም። እንደዛው የለውም በቃ ተመስገን ግሮሰሪ እንደ ራሴ አካባቢ
እሺ፣ በዚህ ስልክ ልመዝግብሎት አሁን በደወልበት አዎ ስልክ።
አዎ አዎ
እሺ፣ ደንበኛችን ሲኦቱን እንትኑ መዝግቤሎታለሁ። ticket number ስለሚያስፈልግ የሚቆጣጠሩበት መልሼ ደውዬ ticket number ሰጥቶታለሁ።
እሺ እሺ እሺ እሺ